ሺ ሰባት መቶ
ሄሎ ብላ መልሽ የደወልሽኝ ከዋሽ ወይ አስር ሺ ሰባት መቶ ብር
በኮንትራክት ነው የሚሰራው ወይ አቤት በኮንትራክት ነው የሚሰራው ወይ አዎ አዎ
ቻስቲቺ አንጆ ማለት ነው አዎ አስተያየት ታደርጉላችኋላችሁ afford የሚያደርጉ አይነት አይደሉም እና
maybe የቸስት ዲስካን ማናጀሯን ስልክ ወይ ልስጥሽ እና ወይስ ከእሷ ጋር ነው communicate የምታደርጊው?
አ፣ እስቲ ስጪኝ ስልኳን እሺ ቆይ አንዴ። ዜሮ ዘጠኝ ሰማንያ ዘጠኝ
ሰማንያ ዘጠኝ ሀያ ሁለት ሀያ ሁለት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ታንኪዩ እሺ እሺ